ሄሎ ሰላም ጤና ይስጥልን። ቴሌቪ
ሄሎ፣ ጤና ይስጥልኝ እመቤት።
አለሁ። ምን ልትሆን?
ቴሌቪን ሴት ወደ ስልክ የሚገባው
ቴሌቪ ጌም ነው። እሺ ምን ቻርጅ አለው?
ጌም አዎ፣ ጌሞቹን ሲጫወቱ ሽልማቶች አሉት። በትኬት እርሶ ጌሞችን የሚሞ- ይጫወቱ፣ እድሎትን ይሞክሩ በሚገባለት ትኬት።
አይ አይደለም፣ ሳይሆን ወደ እ።
ስልኬ ሲገባ ትኬቶቹ ወደ ስልኬ አዎ፣ ተጨምሯል daily- ይለኝ።
አቤት ወደ ስልኬ ትኬቶች ሲጨመሩ ብጫወትም ባልጫወትም ቻርጅ አለው ወይ?
በ daily ከሆነ subscribe ያደርጉት ሁለት ብር ይቆርጥቦታል። ሳምንታዊ አቤት?
ከሆነ ደግሞ አስር ብር ይቆርጣል።
አቤት አቤት፣ ይቅርታ።
daily ከሆነ የተመዘገቡት ሁለት ብር ይቆርጣል። ትኬት እሺ።
ይገባልዎታል። ሳምንታዊ ከሆነ አስር ብር ይቆርጥቦታል።
እ፣ ሊዘጋልኝ ይችላል።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ የደውሉ እና ስድስት ቁጥር ላይ ለማቋረጥ የሚል አለ።
ዘጠኝ ሰማንያ አምስት ስድስት እሺ። እሺ፣ አመሰግናለሁ።